Hello?
Hello, Hello?
Jindaga. Hello, Ah, salaam alaikum.
Walaikum Assalam.
Afaan Hello.
eh, afaan Amaaraan beeku?
Uh, ni beka.
እሺ ምን ልርዳ ወንድሜ? መርሃባ ነው።
አፋን ኦሮሞን በይቶት አዎ።
ኦሮሞኛ አችልም አዎ አልችልም በእናትህ። እሰማለሁ ግን ንገ- ንገረኝ እስቲ።
ሶማለኛ ሶማልኛም እችላለሁ አክፈለክ።
እም፣ እኔ አማርኛ አችልም።
እሺ ምን ምን- ምን ልርዳ? ምን ፈልጋ ነው?
እም፣